ሄሎ ጤና ይስጥልን ቺፕቺፕ
ሰላም እንዴት አደርሱና ሰላም እግዚአብሔር ይመስገን ተዳበረ ዛሬ ወርዶ አልወጣም እንዴ ወጥቷል ወጥ
አዎ
እ ማለት አልደወሉልኝም ከቤት የሆነ ለቅሶ አለና ልወጣ ብዬ ወይ ሙሉ ለሙሉ ስልክ ነው order ያደረጉት
ትናንትና ነው ያደረኩት አዎ ከዚህ በፊት እንደዛ እንደዛ ደርሳል
እሺ እ ኮድ ደርሶታል አይደል እኮ ደርሶኝ አዎ እኮ ለዛም እኮ ነው እሺ የ driver ስልክ ልንገሩት መስመር ላይ
አካባቢ ወይ ስልክ
አይ የ driver ስልክ ልነግሮት ነው እሺ ይዞት ይወጣል።
እሺ፣ እሺ ሲስተም እያስቸገረኝ ስለሆነ ነው መልሼ ደውዬ ልንገሩት እሺ እናትሽ እሺ